ሄሎ ሄሎ
ወይ እ ሰላም ነው አይደል?
እግዚአብሔር ይመስገን።
አለን። እናንተ ምን ነው የምታጫወቱት?
እ ጃር አይ በገባኝ። በዲሽ ነው ወይስ በምንድን ነው እ የምታጫወተው?
በኢንተርኔት በኢንተርኔት በ launcher ኡ ማለት ነው አይደል?
አዎ launcher okay። ስለዚህ በቃ link ኡን እልክልሃለሁ። ይህንን የላክናቸውን user link ኡን ትጠቀምና copy paste ብቻ ነው የምታደርገው
በምን ላይ ነው ኮፒ ማረው?
ብራውዘር ላይ ክሮም ላይ ወይም ኦፔራ ወይ ፋይፎክስ ላይ
ኦኬ ከዛ ካሸር ይከ- ይከፍታል።
ካሸንን በስፔስ ይዘ- ቦ- ቦክሶች ያመጣላል እንድታስገባበት። ከዛ ሃርድዌር ያልነበትን ሃርድዌር ታስገባለህ፣ ዶሜን ዩዘር እና ፓስወርዱም ማለት ነው።
ኦኬ
እንደዛ ነው ከዛ የምታደርገው።
ላ- ላውንቸሩ ደግሞ በሌላ ኮምፒውተር ነው እና እሱም እንዴት ነው ሁለት ቴሌቪዥን ስለሆነ
እ፣ ስለዚህ launcher ኡን link ኡ እንልክልህና
አ፣ በ HDMI cable ታገናኛቸዋለህ። drag አድርጎ መውሰድ ነው።
እሺ ወይም አንቺ ታግዣለሽ ነገ ጠዋት ችግር የለም።
እሺ ደውልልን።
ሊደው- ሊደውልልሽ አዎ፣ አዎ፣ ደውልልን። እሺ፣ okay እሺ እሺ እሺ፣ thank you.
እሺ፣ እሺ።
Mm.